ይለው እንዴ ወይ ሰጡክ ተቀበል አልተቀበልኩኝም።
አገናኛኝ ሬስቶራንት እሺ
በል ሄሎ ሄሎ እናት ወይ የቅድሙን ኦርደር ካሁን አልሰጣችሁትም?
ይኸው ሊሰጥ አሁን በቃ ይቅር እሺ በእናትሽ ታይሙ በጣም ደርሷል። እየሰጠሁት ነው። ደርሷል።
እየሰጠሁት ነው። እሺ ድራይቨር እናገናኘን።
ይለው ሄሎ ሊጠፋ እየሰጠች ነው።
አዎ ቴካዊ አድርጌ ያደረኩት በቃ እሺ።